የስራው ባህሪይ ነው አርክ
ቀልቤን ካልድመት ሶስቱን እያከፋፈልኩኝ ሄሎ መከራዬን አይ
ሄሎ
ሄሎ አይሰማም ይሰማል አሁን እሺ ልክ ስለሆንኩ ቅድስት ደውለውልን ነበር አይደለ ሎሚ ወርቅ አዎ አዎ አዎ location ኑ የት አካባቢ ነው እዮር እዮር ታወር ዞኖቹ እዮር ታወር አዎ
የ driver ኡን ስልክ ይሰጡኛል የደወለበትን አሁን አዋረቸው አልደወለውም ይዣለሁ።
አልደው አልደወለማ እኔ እኮ አልደወልልኝም ብዬ ስደውል ነው ጠዋት
እኮ እቃ ደርሶኛል ሎሚ ነው አይደለ ያሉ
እቃ ሌሎቹ ገብቷላ ቢሮ ነው ይሄ ሌላ ሰው ድሮ አንድ አንዴ መጣው አይደለ ሁሉም እቃ ያለው ሰው ይጠራል እኔ ግን አልተጠራሁም ገብቷል አይደለ የእኔ ሎሚ ብቻ ነው ግን እቃ አድርሶ ሄዷል ሌላ እቃ ማለት ነው የእኔ ሳይሆን ቢሮ ስለሆነ ለሌላም ሰው order ያደረገለ
አዎ አዎ ሌላ እቃ አራግፈው ሄደዋል ነው information ኑ እኮ አሁን አዋርቼው ነበር ይዣለሁ የሎሚ order አለ
እኮ ታዲያ እንዳላስረከቡት ነው የነገረን አዎ እኔም ቢ- ቢደውልልኝ ደውዬላታለሁ አለ እሺ እንደዛ አላለም ስላልደረሰ አልደወለለትም
እሺ ችግር የለም ጠዋት ስልክ እዮር- ተሰጥቶት ነበር እዮ- ከዚህ አይ ሌላ ጊዜ ምን ማ- ምን አለ መሰለ order ሲወጣ በጠዋቱ የት ነሽ ይባላል አ- location ይጠየቃል አይደል አዎ።
ሲመጡ እንደዛ ነው የሚያደርጉት አሁን ግን ምንም እ፣ ማንም የደወለ ሰው የለም አሁን እ፣ ሌላ እቃ ለሌላ ሰው ሲመጣ ስላየሁኝ ነው እንደ የት አለ የኔስ ብዬ ወደ እናንተ የደወልኩት የተለያየ driver ስለሚመደብ ምናልባት ለዚያ ይሆናል ያልተደወለሉ ስልኩን ልስጦት የሹፌሩን እሺ እሺ ዜሮ ዘጠኝ
እሺ ዜሮ ዘጠኝ ሀምሳ አንድ ሀምሳ አንድ ሰማኒያ ዘጠኝ ሰማንያ ዘጠኝ አርባ ስምንት ሰማኒያ
አርባ ስምንት ሰማንያ አዎ ማቲያስ ይባላል 51 ይደውሉለት አሁን አዎ
ማ- ሀምሳ አንድ ሰማንያ ዘጠኝ አርባ ስምንት ሰማንያ አዎ ማቲያስ እሺ እሺ እሺ መልካም ቀን እሺ